ጤና ይስጥልን በፊት በፊት በፊት ነው የምንረዳው።
አብሮ ይስጥልን። እንትን ነበር አሁን withdrawal አድርጌ ነበር በ CBE ብር account በ CBE commercial bank ማለት ነው።
በዚህ ስልክ አዎ በዚህ ስልክ እና account ኤ ላይ ግን አልገባም፣ ቆርጦታል። እዛ እንትን ላይ ሳየው።
እሺ check ላድርግልህ፣ አንዴ ጠብቀኝ።
እሺ
ስንት ብር ነበር ያልከኝ?
ሶስት መቶ ብር ነው withdrawal ያደረኩት ማለት እንትኑን ለማወቅ ብዬ ማለት ነው withdrawal ለማድረግ method ለማወቅ
በዜሮ ዘጠኝ ነው በዘጠኝ ነው የምትጠቀመው?
በዜሮ ዘጠኝ
እሺ process ላይ ስለሆነ ነው። እሺ በታፓ ወደ ባንክ ስታደርግ process አዎ።
processing time አለው። ስለዚህ okay።
እሱን ይጨርስና ይገባልሃል ማለት ነው።
ያው late ያደርጋል ማለት ነው።
ትንሽ አዎ በታፓ ወደ CBE ብር ትንሽ ይቆያል። ለዛ ነው CBE ብር ሳይሆን ወደ ወደ ንግድ ባንክ ወደ ንግድ ባንክ አዎ።
አዎ። እሺ እንደዛ እሺ።
ትንሽ late ያደርጋል። ለዛ ነው እሺ በቃ።
ወደ መዝገቡ ነው አይደል?
አዎ አዎ።
አዎ እኮ እሺ ይገባልሃል። እሺ process እያደረገ ስለሆነ እሺ thank you።
መልካም ቀን።
እሺ እሺ።